ሰላም ጤና ይስጥልን።
ምን ምን
ሰላም ጤና ይስጥልን። ቴሌቪዥን
ስድስት ምን
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ይጫወቱበት። ስድስት ቁጥር ላይ ሶስት ቁጥር ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
እና
ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ሶስት ቁጥር ላይ
ኦ እኔ አማርኛ የለም ጃስካዊ ኳይ ኳይ ሶማሌ ሶማሌ የለም